ነው።
ሰላም
hello፣ አቤት። ሰላም ጤና ይስጥልኝ። አቤት።
ሰላም ነው። አንድ ክለብ ጥሎኝ ነበርና እንትን ማን ማስባዘኛው እንድትነግረኝ ይፈልግ እሺ ንገረኝ። እሺ ካሽ ኮዱን አስር አስራ ስምንት አስር አስራ ስምንት አርባ አራት ሀምሳ አንድ
ሁለት ጨዋታ ነው የወጣው አባቴ። እሺ ሁለት ጨዋታ ነው የወጣ አዎ፣ ኒውካስል ከማንቸስተር ጋር የነበረው ጨዋታ እና ስፔዚያ ከፓርማ ጋር የነበረው ጨዋታ ወጥቷል። የባየር ሙኒክ ደግሞ postponed የሆነ ጨዋታ ነው።
እሺ፣ እሺ። hello አቤት፣ አቤት።
አንድ ደግሞ ይልኝም አንድ እንትን አስር ሀያ እሺ ይቻላል። አስር ሀያ
አርባ ሁለት ሀያ አንድ አርባ ሁለት ሀያ አንድ
አ ምን ምን
ይሄ ሙሉን win ነው። እሺ ምን አልሽኝ?
አሸንፈሃል። ይህን ጨዋታ ሙሉን እንትን በልተሃል፣
እሺ እሺ በልተሃል። ዘጠኝ መቶ ዘጠና አራት ብር ሄደህ መቀበል ትችላለህ።
እሺ እሺ እናመሰግናለን ስለ ደወልክ። እሺ መልካም ቀን።
እናመሰግናለን።